ጤና ይስጥልን። ዋሽንግተን የህክምና ወኪል ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን። እንትን ፈልጌ ነበር ይኖራችኋል እንዴ?
ምን ነው hepatic fibroscan የሚባል ምርመራ አልትራሳውንድ ነገር።
ምን አለ?
hepatic fibroscan የሚባል ምርመራ የ ultrasound hepatitic hepatic fibroscan
እ፣ ወይ እንትን ምርመራውን request እንትን ያለበት ወረቀት በቴሌግራም ላክልኝና ልጠይቅልሽ።
ንገረኝ። እሺ፣ ስልኩ ነው ዋን- በዚሁ።
አይ በዚሁ የለውም። አንድ ጊዜ እሺ፣
ዜሮ ዘጠኝ ሰላሳ ዘጠኝ እሺ።
ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ አዎ በዚህ ላ እሺ፣ እሺ፣ እሺ።